ጤና ይስጥልን። ቤት ቤት ረዴት ነው የምንረዳው።
ኧረ ሊላክልኝ ብለሽ ነበረ ቴሌግራም ላይ ልኬልሻለሁ። ሁለት መቶ ብር ቆረጠብኝ አልኩሽ። አሁን
እ፣ እሺ ማን ነው ተ- ቴሌግራም ላይ ስሙ?
ሃይማኖት በዚህ ቁጥር
እ፣ ስልክህንም አብረህ ላክልን።
ልላከው ስልኬን አዎ
ይኸው ልላክልሽ። ዜሮ ዘጠኝ አስራ አንድ
እ፣ እሺ ፊት ለፊት ላይ ዘጠና ስድስት እንዲመጣ ብዬ ነው።
እኮ ዘ- ዘጠና ስድስት አስራ ሶስት ሀምሳ አምስት መጨረሻው።
እሺ እሺ። አዎ አገኘሁት። እሺ አዎ እሺ